Hello እሸቱ ላይ ቦታ ለመያዝ ነበረ።
ምን አይነት ቦታ?
ምን
ምን አይነት ቦታ ነው መያዝ የፈለግሽው?
እንትን ህጻናት ምናምን ይሄ ህጻናት ምናምን እንትን ሲባል ማየት ፈልጌ ነበረ።
እህ፣ አሁን ለጊዜው እየመዘገብን አይደለም። ሌላ ጊዜ ስንመዘግብ እናሳውቃለን።
እሺ፣ እሺ።
የት ሀገር ነው ጊዜ ያላችሁ?
አዲስ አበባ።
አዲስ አበባ አዎ።
መርጦ ለማርያም እሺ